ሄሎ ሰላም ጤና ይስጥልኝ። ቺፕቺፕ አዎ ቺፕቺፕ ነው።
እሺ እንትን ማወቅ ፈልጌ ነበር። ይሄ የበዓል ጥቅል አለ መሰለኝ አይደል?
okay አዎ በግ ምናምን ዶሮ ምናምን ማለት ነው አንድ ላይ አዎ
በጎቹ በጉ ታርዶ ተዘጋጅቶ የሚመጣ ነው ወይስ ራሱ ከነነፍሱ ነው የሚመጣው? የተዘጋጀ ነው ወይስ
okay እስኪ አይ ከነ ነፍሱ ነው መሰለኝ
መሰለኝማ። ተይ እንጂ ካዘዝኩ በኋላ
እስኪ ወይም ደውዬ በምንድ ነው check ማድረገው?
ደውዬ አጣርቼ መልሼ ልደውልልዎት አንዴ።
እሺ እሺ check አድርግልኝ፣ የዶሮውንም የበጉንም። እሺ እሺ እሺ